እንዴት ነሽ? ደህና ነሽ?
ሄሎ።
ሙዛ እንዴት ነሽ?
ሰላም ነው?
አንቺ እንደዚህ ልትመጪ ነበር? ቆየ እኮ መሸት ላይ እና ሄሎ።
መሸት ነው የተባለው። ምን አዲስ ተለወጥ ነገር የለም። አልሰማንም? አይ ገና አይታወቅም። ይስጠሽ ግን ይታወቅም።
ምን ይላሉ?
ምን በቃ እንሰጣለን ይለዋሉ እ እንሰጣለን ይላሉ። ግን ምንም ነገር ያሳዩሽ ምናምን ነገር የለም። የሰጡት ነገር የለም። ወረቀት እንኳን hello።
አልሰጡም። ማስተማመኛ ማለት ነው። ሊኖርም መኖርም ይችላል።
hello
እግዚአብሔር አይደል? እግዚአብሔር ለበጎ ነው ማለት ነው። እንደዚህ ሰው ይሄን ስራ ነው። ሰላም ነው። ሰላም ነው። ሰላም ነው።